ሰላም ጤና ይስጥልኝ። ዋው
delivery ለማዘዝ ፈልጌ በስንት ቀን እንደሚደርስ ለማወቅ ፈልጌ ነው።
ምን ማዘዝ ፈልገው ነው?
ሽንኩርት
okay።
በ group ነው።
ሽንኩርት በ group ማዘዝ ፈልገው።
አዎ application ኑ አለኝ እና በስንት ቀን እንደሚደርስ ለማወቅ ፈልጌ አዎ።
አዲስ ተጠቃሚ ስለሆንኩ ልክ ነው። ስ- ሰሞኑን ያው የበዓል ቀናቶችም ስለሆኑ ብዙ order ኦች አሉ እንጂ ዛሬ order ካረጉ ነገም ይመጣሉት።
okay በአንድ ቀን ማለት አዎ ነው።
በአንድ ቀን ዛሬ ስለዚህ ኦርደር ዛሬ ካረጉ ነገ ኦርደር ነው።
ባረግ እስከ በዛኛው ሳምንት እስከ ሮብ ምናምን አይመጣም።
አረ ይመጣል እንዴ ይመጣል ይመጣልዎታል። group ኡ ብቻ ይሙላ። ዛሬ ስንት ሰው?
ኦርደር አራት አድርጎ ሰው የምን የሽንኩርት አምስት ሰው ነው።